বুঝতে পেরেছো hello
Ah, abin
a wuya ta gurku dau.
እሺ ምን ነበር
Besti ቤት እየጠፋብናለን።
ምን አልከኝ ቤስት ቤት እሺ ቤስት ቤት የጠፋ ብር አለ።
ምን ዊዝድሮ አድርገህ ነው ዲፖዚት
ዲፖስት ለማድረግ ፊጌ ሌላ ቦታ ነካውትና በቃ ሶስት መቶ ብር ጠፋው።
አሀ withdraw ስታደርግ ለሌላ ሰው withdraw አደረግከው
አይ እ ለሌላ ሰው አይደለም ለራሴ ብቻ ወደ account ለማስገባት ፈልጌ ማለት አሀ ነው።
አልገባልክም ነው account ኡ አገባም ሌላ ቦታ ሄደች ችግር የለውም ቁጥርህን ንገረኝ ዜሮ ዘጠኝ
ዜሮ ዘጠኝ እሺ የ Best Bet ቁጥርህን እሺ አዎ ዜሮ ዘጠኝ እሺ አስራ ሰባት አስራ ሰባት
ስልሳ ስምንት ስልሳ ስምንት
ሀምሳ ሰባት ሀምሳ ሰባት ሀያ ሁለት ሀያ ሁለት አዎ እሺ አንዴ ጠብቀኝ
ከዛ ወደ account ኡ መልስ
እ ወዴት account ወደ ቤት እኔ እልሻለሁ ቁጥሩ እሺ አይደለም ይኸውልህ ወደ Best Bet account ከሆነ አንተ ነህ cancel ብለህ መመለስ የምችለው በቃ በ account Best Bet ብቻ ናቸው እ በ Best Bet ብቻ መልስልኝ withdraw አድርገህ ካድ- with- withdraw አድርገህ ነው አይደለ
አዎ እኮ ይኸውልህ withdraw አድርገህ አልገባልኝም ነው ያልከው
አ እንዲገባልህ ከፈለግ እኔ ለሳንቲም እ, inform አደርግልሃለሁ ወደ ቤተሰብ አይ- Bet account ህ እንዲመለስ ከሆነ ደግሞ የምፈልገው አንተ ራስህ cancel በለው እኛ ወደዛ ማድረግ አንችልም እሺ እሺ በ Best Bet ብቻ መልሽ ወደ Best Bet እኮ አንተ ነህ መመለስ የምትችለው
ወደ ትችላ- ትችላለሽ እ?
እንደምትች- እንደምትቻሉ ብቻ እኔ አስተካክላለሁ እኮ እኔ ያው ለሳንቲሞች እንዲያስገቡልህ inform አደርግልሃለሁ እሺ
አንዴ ጠብቀኝ check አድርገው መኖሩና አለመኖሩን እሺ
መቼ ነው ዊዝድሮ ያደረከው?
ከትላንት ወደ ማታ በሰላሳ በሰላሳ ነው።
አዎ እሺ ሄሎ።
አቤት አዎ እሺ፣ ቼክ እያደረኩልህ ነው።
እሺ እሺ። ስንት ብር ነው ያልከኝ?
ሶስት መቶ ሶስት መቶ ብር
አዎ እሺ አሁን በሰላሳ የለም በሀያ ዘጠኝ አድርጌ ልሞክርልክ
አይ አለ ሰላሳ ከትላንት ወደ ማታ አለ እኮ አዎ ግን ሰላሳ እዚህ ጋር አያሳየኝም በሀያ ዘጠኝ አድርጌ ልሞክርልክ አየህ
አዎ ያው ሶስት መቶ ብር በሀያ ዘጠኝ ነው እዚህ ጋር የሚያሳየው አዎ ከትላንት ወደ ማታ ነው አዎ ግን አንተ ብለክ ያዘዝከው ዲፖዚት ነው አዎ እኮ ዲፖዚት ነው
እሺ እ፣ ለ inform እንድናደርግልህ ከፈለግ የ deposit message ኡን ቴሌግራም ላይ ላክልን
ቴሌግራም አዎ ቁጥራችን አታውቀውም የቴሌግራም
ቴሌግራም አላውቅም እኮ እኔ ቁጥር እነግርሃለሁ። እዚህ ጋር ያለው ሶስት መቶ ብሩ ማለት ነው withdraw ሳይሆን deposit ነው። እና ለሳንቲም inform እንዳደርግልክ አንተ deposit message ኡን ቴሌግራም ላይ ትልክልኛለህ።
ፎቶ
አዎ screenshot አድርገክ deposit message አለ አይደለ? አንተ deposit አዎ፣ አድርገህ አለ።
የተላክልክ አዎ፣ እሱን screenshot አድርገክ ቴሌግራም ላይ ትልክልናለህ።
ቴሌግራሙ አድርገሽኝ ነው እኮ ቴሌግራሙን ቁጥራችንን እነግርሃለሁ።
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ ይሄን save አድርገን ማለት ነው የዚህን deposit message የሶስት መቶ ብሩን ቴሌግራም ላይ ላክልን። ከዛ እኔ ለሳንቲም inform አደርጋችኋለሁ።
ፎቶ አስነሽቼ አስነስቼ አይደለም አዎ screenshot አድርገው ችግር የለም።
አየህ እሺ